Eu trabajo con Roberto.
Eh?
Pulsor trabajo con Roberto.
እንትን ቀደም የሆነ የኦፕሽን ያልገባኝ አለ።
ምን አሉኝ?
አይ በትን ቆርጬ በቃ ቀይ የሆነ ግን ተሳክቷል።
ቴሌግራም ላይ ይላኩልን ጥያቄዎትን።
ቴሌግራም ላይ አዎ
እና ቴሌግራሙ ምን ምን ይልኛል?
ቁጥር ያዙ።
እሺ
ዜሮ ዘጠኝ ሰባ ስምንት
እ እስቲ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ አመሰግናለሁ።
እሺ
ብድር